hello አዎ ወይ ወ- ወይ አሁን የደወልሽልኝ ነኝ እሺ፣ እ፣ እ፣ እኔ የምልሽ ሲመዘገብ ማለት እንዴት ነው እስኪ ስላለው ነገር አስረጅልኝ
እ፣ መኪናውን register application ላይ ካደርግ ስራ በኖረ ሰዓት እኛ system ላይ ነው post የምናደርገው።
እሺ እዛ እ፣ ካልሆነ ደግሞ እ፣ የ- እንትን እየደወለን inform እናደርጋለን። ከዛ በ application ኡ ነው ሁሉም ነገር የሚሆነው ሲመ- ማለት ነው።
ሲመዘገብ ምን ምንድን ነው የሚያስፈልገው እ፣ TIN number፣ ንግድ ፍቃድ፣ እ፣ ሊብሬ እና ሶስተኛ ወገን የመኪና ፎቶ ቢገባ ተመራጭ ነው። የመኪና ፎቶ ያስፈልጋል። እና ኦኬ ያንተ signature ነው የሚገባው እዛ ስትመዘገብ register ስታደርገው ማለት ነው። ከዛ ከእንትን በኋላ ጋር በዛ የሚገናኝ ነገር አለው ለምሳሌ አሁን ከትራንዚስተር ከገቢዎች ጋር ምናምን የሚያያዝ አይ ነገር አለው ለጊዜው እሱ የለም። ልክ እንደ ፈረስና እንደ ራይድ ከሆነ የለም።
okay እሺ እንትንስ አሁን duty free መኪና ከሆነስ ምን አልከኝ?
duty free ከቀረጥ ነጻ ከሆነስ መ- መ- መኪናው ቀረጥ ነጻ ከሆነ መኪናው እኮ ምን ቀረጥ ነጻ እ፣ ይባላል?
መኪናው
code three ነው አይደለ? ከቀረጥ አ፣ ነፃ ኮርስ ሆኖ ኮድ ሶስትማ ነው አዎ፣ ኮድ ሶስትማ ነው ይቻላል።
አ፣ እሱ ይቻላል እሱ አዎ፣ አዎ፣ okay እሺ።
እሺ እሺ